እፎዬ ግን እየሰራ ነው አይደል?
hello ይቅርታ ተቋረጠቦት አዎ ይችላሉ፣ ግን የግድ group ኡ መሙላት አለበት። ስድስት ሰው የሚፈልግ ከሆነ ስድስት ሰው መሙላት አለበት። አንድ ሰው ከጎደለ ሊያረግና ብሩ ተመላሽ ነው የሚሆንበት።
okay እንዲህ ማለት አንድ ሰው የስድስት ሰውን ችሎ ማድረግ አይችልም።
አይቻልም።
እንደዛ እንደውም አይቻልም።
ስድስት ግዴታ ሰው- ስድስት ሰዎች ገብተው የአንድ ሰውን order ማድረግ ይችላሉ። እርሱ admin okay።
ከሆኑ ሌላ ሰው እንዲገባሉት አድርገው ብር ከፍለውላቸው ሀምሳ ኬጂ ከፈለጉ ሀምሳ ኬጂ ሰላሳ ከፈለጉ ሰላሳ መሆን አለበት። እንደዛ ስለዚህ ይቻላል።
ሰው ነው ማለት ነው ወሳኝ። አዎ።
በትክክል አዎ። group ኡ okay።
የሚፈልገው ሰው መሙላት አለበት።
እሺ እ፣ ግዴታ በ application ነው ወይስ እንደዚህ በእንትን ይቻላል? በ call center አይቻልም። የግድ application መጠቀም አለበት።
application ነው።
አዎ okay።
ቺፕ ቺፕ እሺ።
social ብለው ቴሌግራም ላይ search ሲያደርጉ ቻናላችን አዎ።
ይመጣሉታል። እዛ ላይ ተቀላቅለው link አለን። በዛ link መሰረት ገብተው ከ app እም።
store ወይም ከ Play Store ላይ አውርደው መጠቀም ይችላሉ application ኣችንን።
በጣም ጥሩ። እም፣ ያ ሊቆይ ይችላል አይደለ? እንትኑ ቀን አለው፣ ቅናሹ?
እዛው ላይ ቀን አለው እ፣ ማለት ቅናሹ
እ፣ ቅናሽ ነው ወይስ እንደዚህ ዋጋውም ነው?
ዋጋው ቺፕ ቺፕ application ን ከፍተው ሳይት እያንዳንዱ product ላይ ዋጋ አለው። ከሶ- ከአራት ቀን በኋላ በየቀኑ።
የሚደርስ አለ፣ ከሀያ አርባ ስምንት ሰዓት የሚደርስ አለ፣ በሀያ አራት ሰዓት የሚደርስ አለ okay።
እና እንደየቀኑ የ product ኦቹ ብርም ይለያያል price ኣቸው okay። okay። እሺ።
እና check ያርጉት።
አመሰግናለሁ።
application ኑ ባለው ብር መሰረት ነው order የሚያደርጉትም።
እሺ። thank you። በቃ ይሄን መረጃ ነው ደግሞ okay፣ እሺ እሺ።
መልካም ቀን የሚሉት እናመሰግናለን።
እሺ። እሺ።